ይሆነዋል። እባክዎ ትክክለኛውን ቁልፍ ያስገቡ።
ጤና ይስጥልን። የእርሱ ጥንቃቄ ለወገንዎ መዳን ነው። መልእክቱን በአማርኛ ለማዳመጥ አንድን ይጫኑ። በኦሮምኛ ለማዳመጥ ሁለትን ይጫኑ። ለትግርኛ ሶስትን ይጫኑ። ለሶማልኛ አራትን ይጫኑ። ለአፋርኛ አምስትን ይጫኑ። ኢትዮ ቴሌኮም ፍጹም ጤናን ለሕዝባችን ይመኛል።
ይቅርታ፣ የማያገለግል ቁልፍ ተጭኗል። እባክዎ ትክክለኛውን ቁልፍ ያስገቡ።
ጤና ይስጥልን። የእርሱ ጥንቃቄ ለወገን